ሄሎ
ሄሎ
ሰላም ጤና ይስጥልኝ ቴሌቢ
አመሰግናለሁ ትሸለማላችሁ ምናምን የሚል የተሳሳተ account ይሁን አላውቅም ሰባት አይ ዜሮ የቴሌቪዥን game ነው game ኦችን ሲጫወቱ ሽልማቶች አሉት እንዴት ነው መጫወት የምችለው ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ አንድ ይቅርታ ቁጥር ቢሉኝ ኮከብ ዘጠኝ ሰማንያ አምስት መሰላል
አመሰግናለሁ አንድ ችግር የለውም መልካም እድል
ያው ሽልማቱ መቼስ ላንቺ ነው እ ሽልማቱ መቼስ ላንቺ ነው አመሰግናለሁ
እሺ እናቴ እናመሰግናለን